ጤና ይስጥልኝ ቢጂአይ ኢትዮጵያ የደነኝ እባክዎ ምን ልርዳው?
እንትን ነበር የኤሌክትሪክ ፍሪጅ ማለት የድራፍት እህ እሱ ኮንትራት ለመሰለኝ ይዛል።
አሀ ተበላሽቶቦት ነው ያ ኮንታክት እያደረገ ነው ኮንታክቱ?
ማት እየፈጠረ ያ ሰው ይዛል ማለት ነው። አያስጠጋሽ እሺ ደነኛ ደንበኛችን መስመር ላይ ነው። ደንበኛችን ይሰሙኛል?
እ የቢጂአይ ID ውን ያውቁታል?
አዎ በ TIN number ኡ
እ እሺ ወይ TIN number ይስጡኝ ካላወቁት የቢጂአይ ID ውን።
አዎ TIN number ሁለት ዜሮ እሺ ጠር ሶስት ሰባ ሶስት ሀያ ሀያ አስራ አራት ሰላሳ ሁለት አስራ አራት ሰላሳ ሁለት አዎ ካራ
እሺ መስመር ላይ ጠብቁኝ አንድ ጊዜ መክሊት ሆቴል ነው?
መክሊት ሆቴል አዎ ካራ እሺ
አሁን ክርቤል መጥቶ ነበር።
እሺ መጥቶ ነበር። ደንበኛችን እሺ፣ ሙሉ ስሙን ይነግሩኛል ልመዝግብልዎ?
የማይኔ ወይስ አዎ ካሳሁን ተሰማ
እሺ፣ ስልክ ቁጥር ቤት በዚህ በደወሉበት ለያዘው
እ በደወሉበት ስልክ ቁጥር ለያዘው?
በዚህ አዎ አዎ አዎ ያዥውና በዚህ ያዥውና ቀይ ደውሎ ካራ ሲመጣ በዚህ ደውልልኝ።
እሺ እሺ እሺማ እሺ እሺ መዝግቤልዎታለሁ። ለሚመለከተው ክፍል ተላልፌያለሁ። ሌላ የምረዳዎት ነገር አለ?
አ፣ ሌላ ያው እነግርሻለሁ በዚህ ተደዋውለን እህ ያ ፍሪጅ ማሽኑም ትንሽ ስለሆነች ስለመሰለኝ አስቸግራለች። ቶሎ አይቀዳም።
እሺ መጀመሪያ እስኪ ሴክሽናዊ ይኸው እንትን ሪፖርት አድርጌያለሁ ከዚህ በፊት hello
ይሰማል ደንበኛችን?
አ በ- ያው ይሄው ነው ያለው ችግሩ። ማሽኑ ትንሽ ናት።
አሃ ክ- ክርቤ ነግሬዋለሁ። ያው አይቀዳም፣ ይሄ ቶሎ ቶሎ ያሞቃል።
እህ የ TIN number ኦች ሁሉ ነገር ሰጥቼዋለሁ እሺ እና ያለው ነገር እነግርሻለሁ።
ለአሁን ያው ቴክኒሻኖችን እንልካለን እ፣ እ፣ ከእነሱ ጋር ይነጋገራሉ ማለት ነው።
እሺ እሺ ሌላ የምረዳዎት ነገር አለ?
በቃ እነግርሻለሁ ችግር ካለ።
እሺ ስለደወሉ እናመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙን ድምፅ በኋላ አስቀምጡ። መልካም ቀን።
እሺ እናመሰግናለን። ነው አሪፍ ነው።